ምድር ሁሉ የተገዛለት በስልጣኑ ስር መድኃኒት የሆነ ሲጠራ ሚደርስ ድንቅ ስም ተሰጠን ኢየሱስ በሰማይ በምድር ሁሉ የተገዛለት በስልጣኑ ስር መድኃኒት የሆነ ሲጠራ ሚደርስ ድንቅ ስም ተሰጠን ኢየሱስ ድንቅ ስም ተሰጠን ኢየሱስ ድንቅ ስም ተሰጠን ኢየሱስ ድንቅ ስም ተሰጠን ኢየሱስ ድንቅ ስም ተሰጠን ኢየሱስ አባቶይ ባህሩን እየከፈልክ ጠላትን እያዋረድ እንደ ጋሻ ከልለ በሞገስ እየመራ አከበርከው ስምህን አከበርከው ስምህን አከበርከው አከበርከው ስምህን አከበርከው ስምህን አከበርከው አሁንም ከፍ ይበል ያለ ልክ ምድርን ይሸፍን ምስጋናህ አይተናል ብርታት ጉልበትን እንመካለን በስምህ አሁንም ከፍ ይበል ያለ ልክ ምድርን ይሸፍን ምስጋናህ አይተናል ብርታት ጉልበትን እንመካለን በስምህ እንመካለን በስምህ እንመካለን በስምህ እንመካለን በስምህ እንመካለን በስምህ አለቅነትና ስልጣና ተገፎ ከላዩ ያጠላ ከእግራችን በታች ረገጥ ነው ይኸው ቆመናል ድል በመንሳ ምሽግን ለማፍረስ እጅግ ብርቱ የጦር ዕቃችን ነው ድንቅ ስሙ ጸጥ ያደረገ አስጨናቂው ልባችንን ሞልቷል በሰላሙ ምሽግን ለማፍረስ እጅግ ብርቱ የጦር ዕቃችን ነው ድንቅ ስሙ ጸጥ ያደረገ አስጨናቂው ልባችንን ሞልቷል በሰላሙ ዘንዶውን ቀጥቅጦ በባህር ኃይል ነጥቆ ከሞት ከሲኦል ፍርሃትን ወስዶ ነፍሳችንን ከስራት ፈቶ አስመልጧል። አምነው የሚጠሩትን የሚጋርድ ይጓደዱበታል ያዳናቸው በምድር ሁሉ ላይ ምስጋናው ስሙም በኃይል ከፍ ያለ ነው። አምነው የሚጠሩትን የሚጋርድ ይጓደዱበታል ያዳናቸው በምድር ሁሉ ላይ ምስጋናው ስሙም በኃይል ከፍ ያለ ነው። አባቶይ ባህሩን እየከፈልክ ጠላትን እያዋረድክ እንደ ጋሻ ከልለ በሞገስ እየመራ አከበርከው ስምህን አከበርከው ስምህን አከበርከው አከበርከው ስምህን አከበርከው ስምህን አከበርከው አሁንም ከፍ ይበል ያለ ልክ ምድርን ይሸፍን ምስጋናህ አይተናል ብርታት ጉልበትን እንመካለን በስምህ አሁንም ከፍ ይበል ያለ ልክ ምድርን ይሸፍን ምስጋናህ አይተናል ብርታት ጉልበትን እንመካለን በስምህ እንመካለን በስምህ እንመካለን በስምህ እንመካለን በስምህ እንመካለን በስምህ እንመካለን በስምህ እንመካለን